Hello hello ሰላም ጤና ይስጥልን። አቶ ሄኖክ ግርማ
አቤት አሽከርካሪ ነው ታደል?
አ እሺ እ የምደውለው እኔ ከዊ ፕላስ solution ነው።
እሺ እ ድርጅታችን የ transportation አገልግሎት ሰጪ ተቋም ነው። እ እሺ እናም ለአሽከርካሪዎች ለየት ያለ ነገር ይዘን መተናል። እ እሱ ምንድን ነው? ከእያንዳንዱ የኔ ትርፍ ማስ የኔ ውድ አላድክምሽ። መኪ- መኪና ይሸጫሉ።
ነው ስራ ላይ አይደሉም ለጊዜው።
አዎ
እሺ በቃ ለሚያውቁት ወዳጃቸው እ transportation ላይ ለሚሰሩ ስለስ ማለት ነው።
እሺ እሺ እሺ እሺ በጣም ነው የምናመሰግነው። መልካም ቀን።
እሺ የኔ ውድ እንዳላለሽ ብዬ ነው።
ችግር የለውም። እሺ አመሰግናለሁ።
እሺ እሺ እሺ